ውብ ለሰውነቷ አቤት ለሳንደበቷ ልዩ መስህብ አለው ውበቷ ፍቅር ካበሷ ሌላ ዞሮ ቢያጣ መድኃኒቷ ልቤም ተሸኘላት በለኔ ልበ ኩሩ ናት አረማመዷ እንዳረግ ጥምጥም ይላል መውደዷ እንደ ሕፃን ልጅ ልቧ ቀና ነው የምትናገር ስሜቷ እንዳለው ኦ ወዳጇን ጠርታ እሷን ስትደግስ ኦ ግማሽ ልጅ ባታውቅ ቁጥሯን ስትለግስ ኦ ላፈቀረና ለተፈቀረ ኦ እንዲህ ነው መስጠት መፍጠት ካልቀረ ጉብል የሰውነቷ አቤት ልሳን ደበቷ ልዩ መስህብ አለው ውበቷ ፍቅር ካለሷ ሌላ ዞሮ ቢያጣ መድኃኒቷ ልቤም ተሸኘላት በለወዴ ለዛ አነጋገር ምን ወደር አላት? አቤት ሰዋስው የቋንቋ ሰው ናት። ካማረ ድንኳ ቃል አስተካክሏ እንኳን የተኛ ሙት መቀስቀሷ አ፣ አጣጣሏና አነጋገሯ አ፣ ያረፍተ ነገር ያወራረዷ አ፣ ቅጽል አወጣጣ ሲያየሟ አ፣ ከሁሉም በላይ መስተዋድዷ ውብ የሰውነቷ አቤት የዛን ግበቷ ልዩ መስህብ አለው ውበቷ ፍቅር ካለሷ ሌላ ዞሮ ቢያጣ መድኃኒቷ ልቤም ተሸኘላት በለወዴ ከስራ ስሩ ከሳር ቅጠሉ ከማጣፈጫው ከቅመም ሁሉ መንደር ካፈራው ቀርቦ በትሪ እንደሱ አድሮ የጣል የጣል ኦ አበባን አይቶ የማይቀጠል ኦ ለማን ባደራው ያስቀምጥ ዋጋ ኦ ያው ታጣው ልቤን ጉዳይ ሲወራ ኦ ስጓዝ አድራለሁ እንደ ሽመላ ኦ አበባን አይቶ የማይቀጥታል ኦ ለማን ባደራው ያስቀምጥ ዋጋል ኦ ያው ታጣው ልቤ ጉዳይ ሲሞላ ኦ ስጓዝ አድራለሁ እንደ ሽመላ ኦ አበባን አይቶ የማይቀገጣል ለማን ባደራ ያስቀምጧታል ኦ፣ ያው ካርታው ልቤ ጉዳይ እስኪሞላ ኦ፣ ስጓዝ አድራለሁ እንዳይሽመላ ጉብል